Hello ጤና ይስጥልኝ ደንበኛችን ሰላም ነው።
እሺ፣ ተቋረጠ።
ቢጂአይ ቤት አዎ፣ ተቋረጠ። ቢጂአይ ቤት ነው ቤቱና አ ፍሪጅ ተበላሽቶብኛል። ከአራት ቀን በፊት እ ደውያለሁ።
የቤቱ ስም ማን ነው የሚባለው?
ስትሮበሪ ስትሮበሪ ባርና ሬስቶራንት ጎተራ ወይላውት።
አዎ፣ አዎ፣ አዎ።
እሺ፣ መጥተውሎት ነበር አይደለ? የጥገና ክፍሎች መጥቶ መጣና ጋዝ ነው የሚሞላው ይሄ ብሎ አ ጋዜ እነዚህ ብቻ አሉ አይደል?
ያስፈልገዋል። ጌሮን ከዛ- ጋዝ አልመጡሎትም ድጋሚ።
አልመጣልኝም። አዎ፣ አሁን ደግሞ ፍሪጅ ማቀዝቀዣ እያጣሁኝ ነው።
እሺ፣ መዝግበን እናስተላልፍላቸዋለን። ምላሽ እንዲሰጡት እናደርጋለን።
እሺ።
ደንበኛችን እሺ፣ ሌላ ምረዳዎት ነገር አለ?
ታንኪ ታንኪ።
እሺ፣ ስለደወሉ ይሄን ይጨምሩ።
እሺ፣ አገልግሎት ላይ ያሉት አስተያየት ከሚሰሙ ደስ ባላችሁ። መልካም ቀን